ሄሎ ሄሎ ጤና ይስጥልን ChipChip
እሺ አንድ order ነበረኝ እባክሽን እስካሁን ድረስ አልደወሉልኝም ዛሬ ይመጣል ተብሎ ነው የመች ነበረ መች ነበረ order ያደረጉት
መች ነበረ የሚለው ከትናንት ወዲያ
በሳሚ ነው አሁን በደወሉልኝ ስልክ ቁጥር አዎ፣ አዎ።
ትናንት ከቢሮ ተደውሎሎት ነበር አልተደወለልኝም ግን ዛሬ እንደሚመጣ እ፣ እንትን ስላየሁ ነው delivery time ኡ
ሽንኩርት ነው አዎ እህ
ሽንኩርት fail አድርጎቦታል በሀያ ዘጠኝ order ያደረጉት ለምን fail ያደረገ አንድ ሰው የጎላው ነበረ
እንዴ complete አድርጋችሁት እኮ ነው ያገኘሁትኝ ቀኑ ሰዓቱ ሳይደርስ እንዴ
በሀያ ዘጠኝ ነው አይደለም የ- አዎ።
አጠቃላይ ሀያ ሁለት ኪሎ
አዎ አዎ complete አደረጋችሁብኝ እኮ early እና እኔ ያው ጨርሳችሁት ነው ብዬ ነው ዝም ያልኩት።
አይ አይደለም አሁን እ፣ ሳሚ እርሱ አሉ ከዛ ርብቃ ርብቃ፣ ማርታ አዎ።
እና ጥሩ ናቸው ያሉት አንድ ሰው አዎ።
ይጎላል አምስት ሰው አይደል መሆን ያለበት
እሱማ ነው እኮ ግን ምን ሆነብኝ መሰለሽ እም።
complete አረገ ያለ ሰዓቱ ማለት ነው። ከዛ በቃ አንዳንዴ እንደዚህ አራት ላይ ምናምን የምዘጉት አለ አይደለ?
አዎ እንደዛ ብዬ ነው እኔ ተውት ያደረኩት ነበር። የሚገርምሽ አዎ እዚህ ጋር ግን fail እንዳደረገ ነው የሚያሳየኝ።
እና ምንድን ነው መፍትሄው?
ይኸውን refund ነው የሚደረግለት ነገር refund እናደርግለታለን።
ኧረ እኔ ብር መቶ ችግር ሰላሳ የለብኝም።
ስድስት ብር እንደ አዲስ ዛሬ create ያድርጉና እንደ አዲስ እ፣ ነገ እንላክሎት።
በስመ አብ። ዛሬ ቁጭ ብለን እየጠበቅን ነው በቃ እሺ።
እሺ ዛሬ complete ይበሉትና እ፣ አሁን ላይ ከዛ ለነገ እንልክሎታለን።
ይሄን initiate ማድረግ አትችይም?
ይሄ እንኳን አዎ እንደዛ መደረግ አይችልም። refund ነው የሚደረግለት።
ተይው። እሺ እሺ እሺ እናመሰግናለን። መልካም እሺ